ጤና ይስጥልን።
ሰላም ዋልሽማ?
እግዚአብሔር ይመስገን አባት።
አድራሻችሁ የት ነው? መስቀል ፍላወር አካባቢ ያለው showroom።
መስቀል ፍላወር ናዝራ ሆቴልን ያውቁታል?
አዎ
ናዝራ ሆቴልን ትንሽ ሲሄዱ U-turn አለ በስተቀኝ በኩል
እሺ። U-turn ኑን በስተቀኝ ተመልሼ በኩል ሲገቡ አፍሮሊንክስ ሞተር አለ አይደል? አፍሮሊንክ
አፍሮሊንክ
የመኪና መሸጫ አለ። በሱ ሬክላም ትክክል ይገባሉ።
ኦኬ። እሺ፣ በዛ ውስጥ አየዋለሁ።
አዎ በሬክላሙ በአፍሮሊንክ ሞተርስ ሬክላም ትክክል ሲገቡ ማሊባባዎች እንታያለን።
እሺ፣ thank you።
እሺ እኛም እናመሰግናለን።